ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ?
ዘጠኝ ሰማንያ አምስት ላይ እንትን የኔ ያ- ያለው አገልግሎትን እንትን ማቋረጥ ፈልጌ ነበርኩ።
እሺ ስልክ ቁጥርን ንገረኝና ላቋርጥልህ። ዜሮ ዘጠኝ
ዜሮ ዜሮ ዘጠኝ በአንድ ቁጥሩ ቀን አስጠብቀኝ።
እሺ
ጠብቀኝ መስመር ላይ እሺ
ደንበኝነቱ ተቋርጧል።
ነው አዎ እሺ
እሺ በዛኛው ስልክ ነው ግን። እሺ እናመሰግናለን።
በአሁን በደወልክበት ስልክ አይደል?
አዎ አሁን በደወልኩበት ስልክ።
አዎ ተቋርጧል ደንበኝነቱ።
እሺ እናመሰግናለን።
ምን ፈልገህ?